አልሐምዱሊላህ ሰላም ነውማ።
እግዚአብሔር ይመስገን። ምን ልርዳዎት?
ማሽን ጥገና ነበረ ትላንት ሜታ
እሺ፣ አስመዝግበው ነበር ትላንት?
አላስመዘገብኩም። ትላንት ደውዬ መጥቶ አይቶት ፈታተው ነው የሄዱት እና አረፋ እያደረግብኝ ነው። ገበያ ደግሞ የ promotion ስለጀመሩ ችግር ላይ ስለሆንን እየሰማን አይደለም፣ እየተስተካከለልን አይደለም።
እሺ፣ ሊሰራ መጥቶ ነበር ትላንት መጥቶ ነበረ፣ ግን አልተስተካከልም። ሊስተካከልልን አልቻለም።
አልቻለም። እሺ፣ ለማሽን ሊሎት በዚህ ስልክ ቁጥር ነበር ትላንት ያስመዘገቡት?
አይደለም በሌላ ስልክ ቁጥሩ። አዎ፣ ግን ያው በእነሱ ሰራተኛ ማዕከል ነው የመጣልን እንዲህ ወደ እናንተ ደውዬ አይደለም።
አ፣ እሺ፣ እሺ። ለማሽ አስገብልኝ ሲል ነበር ወይ ደግሞ የቪዲዮ መለያ ቁጥር የሚገሩት?
እሺ፣ TIN number ሁለት ዜሮ እሺ፣ አስራ ስድስት አስራ ስድስት ሰላሳ ሁለት ምን አለ?
ሰላሳ ሁለት ሰላሳ ሁለት ሰባ ሁለት ሰባ ሁለት ሰላሳ ሰባት ሰላሳ ሰባት እሺ፣ መስመር ላይ ጠብቁኝ ማለት ነው። እሺ፣ ተመልሼ እያየሁት ነው።
እሺ
ቀበሌ ሰላሳ ሶስት ክለብ ነው ደንበኛችን አዎ ሰላሳ ሶስት ቁጥር ሁለት ይባላል።
ቁጥር ሁለት ነው። የት አካባቢ ነው የሚገኘው?
ጨው በረንዳ
እሺ፣ መስመር ላይ ጠብቁኝ እንሄዳለን። ደንበኛችን ስሞትም አንድ በላይ እርሶ የመዘገቡ ሳምራዊት ሳምራዊት ሳምራዊት ማ ሀብቴ ሀብቴ ሀብቴ
ደንበኛችን ስልክ ቁጥር ቢል መዝገብ በደወሉበት እም?